hello አቤት።
እሺ ከቢሮ ነው።
አዎ እሺ እ ኢት በርገር ነው ያለው አሁን?
አዎ እሺ አቅርብልኝ እስኪ። ሄሎ አቤት።
ሄሎ አቤት ማ ኢት በርገር ነው?
አዎ እሺ እ በመቶ ሁለት ሀምሳ ሁለት ሀያ order ተቀብላችሁ ነበር አይደል?
አዎ ምን ያህል ይቆያል?
ደርሷል። ይሄ takeaway አድርጌ ልሰጠው ነው።
ምግቡ ተሰርቶ አልቋል?
ተሰርቶ አልቋል። አዎ ይኸው እየሰጠችው ነው ልጅቷ already እሺ እሺ እየሰ- እየሰጡት ነው አሁን እየሰጡት ነው እየሰጡት ነው አልተቀበለም ገና ይቀበል እሺ አቅርቢልኝ driver ኡን
አቤት።
እሺ ሰጡ
ኧረ ገና አልሰጥም ገና ነው
እኮ እየጠቀለልኩ ነው አለች እኮ
እኮ እኔ ውስጥ ነው ታዲያ የሚታክለው እሺ። እኮ ምን ምን አድርግ ነው ይሰራል እ እ ሄሎ ድጋሚ አቅርብልኝ ላናግራት እሺ ወይ ድጋሚ አቅርብልኝ ላናግራት
እኮ እየጠቀለልኩ ነው ውስጥ ገብታለች።
እሺ በቃ
እሺ